የለብን ናፍቆት ጭንቀቱ አንተ አለኝ ብዬ ሌላ አላስብም ሸግዬ ፍቅር አለኝ ከልቤ ያስቀመጥኩልህ ተርቤ ታዲያ አትመጣም ወይ ባንተ እንዲህ ስሰቃይ ሀገር ሀገር አይቶ ይፍረደኝ ፍቅር ፍቅር አንገበገበኝ ጎምላልዬ ጎምላልዬ ጎምላልዬ ጎምላላ ናይነናናዮ ጎምላልዬ ጎምላልዬ ጎምላልዬ ጎምላላ ናይነናናዮ አይንን ሳላየው ድምፅህን ሳልሰማ እንዴት ያው ልሂድ ያንን ከተማ? በሉትን ሰው ምከሩትን ሰው ልቤን በፍቅር ዘጋገጋገለው እንዴት ልቻልም መሆን የልቤን ናፍቆት ጭንቀቱ